hello ጤና ይስጥልኝ ቤተሰቦች ራሄል ነኝ። በምን ልርዳው?
ሰላም ነው?
እግዚአብሔር ይመስገን።
የሆነ ትኬት ነበረ እና እንደ አጋጣሚ ልጆቹ አሸንፈው እሺ
ሁሉ አረንጓዴ በርቷል።
እሺ ግን አልገባልህም ብሩ
cash out አስራ አምስት ብር ይላል።
cash out ብለኸዋል እንዴ?
cash out አስራ አምስት ብር ይላል scan ስናደርገው በስልክ
እስኪ cashier code ኡን ንገረኝ አንዴ።
cashier code ኡን ቆይ እስኪ እኔ ጋር አይደለም እሺ።
መልሼ ልደውልና እሺ ል check እሺ ላድርግልሽ።
እሺ ትችላለህ።